ሄሎ አቤት ጤና ይስጥልኝ አብሮ ይስጥልኝ
የሁለት ሰዓት ፕሮግራም አለ አይደል አለ አዎ
እሺ በስልክ ነው ወረፋ የምናስይዘው ነውስ በአካል መጠን ነው የምንቆርጠው እ በስልክ ወረፋ ያስይዙና ትኬቱን በአካል መጥታችሁ ነው የምትቆርጡት እዛው በቦታው
እሺ በቃ ስምንት ሰዓት ብለን ነበር ረፈደብን በቃ አሁን ድጋሚ እንያዝ ማለት ነው እሺ ስሞትን ይንገሩኝ ቢኒያም አበራ
እሺ ስልክ ቁጥር ዜሮ ዘጠኝ አስራ አንድ እሺ ሰላሳ ሶስት እሺ አስራ ሰባት አስራ ሰባት ሀምሳ ሁለት
ለስንት ሰው ነው ቦታ ማስያዝ የፈለጉት ሁለት ሰው ሁለት ሰው እሺ እሺ ስለዚህ ከቻላችሁ ቀደም ብላችሁ ድረሱ ሁለት ሰዓት sharp ፕሮግራም የሚጀምርበት ነው
እሺ ጥሩ ያኛ እንድትላል አካባቢ እንደርሳለን እሺ እሺ እ እንትን በእንትን ትቀበላላችሁ cash ነው በቴሌብር ምናምን ይቻላል መክፈል እ በ cash ም በቴሌ ብርም ይቻላል እዛው በአካል መጥተው እሺ እሺ አመሰግናለሁ እናመሰግናለን እሺ